hello hello፣ አቤት።
ጤና ይስጥልኝ እግዚአብሔር ይመስገን።
አቶ ደረጀ።
አዎ እሺ፣ ከ Flintstone ነው የደወልኩት
ጠፋሁ አይደል? እመጣለሁ ስል ምንም እመጣለሁ ስል አይደል? አዎ፣ አይመችም።
በቃ አይመችም ነገሮች እ? ያው አንዳንዴ ስራውንም ቀዝቀዝ ስላለ ገባህ አንዱን አንዱን ትሯሯጣለህ እ?
እረዱ- እረዱ።
አዎ አዎ፣ ስራውን ቀዝቃዛ ስለሆነ ነው።
አዎ፣ አዎ፣ ለዛ ነው እንጂ አልጠፋም። ለዓላማ ለራሴ ጉዳይ አይደለም።
መልካም። ኧረ ደስ ይለናል።
እ?
አዎ፣ እ?
እኔም ያው ላስታውሱት ብዬ ነው መልሼ የደወልኩት። ለዛ ነው።
አዎ እውነት ነው። አይ ትክክል ነህ፣ ትክክል ነህ። እሺ እመጣለሁ። እሺ አባይ። እሺ እሺ መልካም።
እሺ እሺ እሺ እሺ